ጤና ይስጥልን ቪዲዮ ኢትዮጵያ ህይወት ነኝ የምትርዳው
እዚህ ሰላም ነው።
እግዚአብሔር ይመስገን።
እዚህ ከከታ ነው። ማሽኑ ተበላሽቶብን
ሰማውታል ማሽኑ ተበላሽቶብን አልሰራም አለ አይቀዘቅዝም አለ ተበላሽቶብን ዛሬ ትናንት አስራ ሰዓት ተጀምሮብን
ዛሬ አስመዝግበው ነበር።
ዛሬ ነው እ፣ ዋናው ልጁ ተጠርቼ እኮ እነሱ ጋር ደውል ብሎኝ ለዛ ጥቆር ተሰጥቶኝ
እሺ ደንበኛችን እባክዎትን የቢጃይ መለያ ቁጥሩን ይንገሩኝ።
እ የቢጃይ መለያ ቁጥሩን ይንገሩኝ ልመዝግብልዎ።
የተመዘገበበት
ይሰማል?
Hello
ጤና ይስጥልን መስመር ላይ ነው ደንበኛችን።
እ፣ እ፣ እ፣
የቢጃይ መለያ ቁጥሩን አያውቁትም?
ቆይ እነሱን ጠይቅ እደውላለሁ። ቆይ እሺ TIN number ኡን ይስጡኝ።
TIN number የለም የግል ነው ስለሆነ
ድርጅቱ TIN number የለውም።
አ፣ ከ number ኡም ቆይ ነገር አለ